ሄሎ ጤና ይስጥልን ቤተሰብ ራይል ነኝ በኩል ነው።
ሰላም ነው።
እግዚአብሔር ይመስገን።
ገንዘብ ይዞብኝ ነበረ ሪታሽ ብሎብኝ
እሺ አንዴ ስጥህን ንገረኝና ቼክ ላድርግልህ በዚህ ስልክ ቁጥር በደወልክበት። እሺ አ እሺ አንዴ ስንት ብር ነው?
አራት ሺህ ስንት ነው? አራት ሺህ ምናምን ነው። ዞሮ እዩ
እሺ የመቼ ነው?
ትናንት ማታ እሺ አንዴ መስመር ላይ ጠብቀኝ እሺ።
ንባቤ ነው። አንድ ሰው ነው የኔ ያንተ ትፈልጋለህ? እሱን የደምዛግ እናገናኛለን። እሺ፣ በሉ በቃ ሲም ነው እንጂ የኔ አንተ ይቆረጥ በል አብርሽ ዳገት ነገር ላይ ቢሆን አሁን ያለቀለት እና በል በቃ ደስ ነገር ነው።
ወደ ቴሌ ብር ነው አይደለ?
እ ወደ ቴሌ ብር አዎ።
እሺ እሺ። ኦ አሁን ገብቶልሃል፣ ቼክ ማድረግ ትችላለህ። hello
አቤት አቤት።
አሁን ገብቷል፣ check አድርገው።
እሺ thank እሺ ስለደወልክ እናመሰግናለን።